Hello ጤና ይስጥልኝ አብሮ ይስጥልኝ።
አለን ቦታ ለመያዝ ነበረ።
stand-up comedy ውን አዎ የቅዳሜው
እሺ፣ ይቻላል። ስሞትን ይንገሩኝ።
አስማማው
አስማማማ።
ኃይሌ
እሺ፣ ስልክ ቁጥር
ዜሮ ዘጠኝ አስራ ሶስት 13 ዜሮ ሶስት 03 ሰባት ሰባት
77 አስራ ሰባት
17 ሁለት ሰው ነን።
እሺ፣ ቅዳሜ መጋቢት 14 12 ሰዓት ይጀምራል። 11 ሰዓት ቀድሞ መጥተው ቦታ መያዝ ይችላሉ። ትኬትን እዛው ተይዞልኛል?
መግዛት ይችላሉ ከስድስት ሰዓት ጀምሮ።
የት ላይ? እዛው ቦታ ኢኮኖሚክ አሶሴሽን አዎ ኢኮኖሚክ አሶሴሽን ከስድስት ሰዓት ጀምሮ ትኬቱን እዛው ያገኛሉ። ቀድመው ተገኝተው ቦታ መያዝ ይችላሉ።
ቦታ ይዛለሁ አይደል?
እ፣ ይሄኛው የምንመዘግበው ቦታ ሊሞላ ስለሚችል ምን ያክል ሰው ተመዝግቧል የሚለውን ለማወቅ ነው።
አላጣም ግን አይደለ? ቦታ አታ- አታጣም አታጣም።
እ፣ ከዛ ውጪ ከቻሉ ስድስት ሰዓት እዛ ቀድመው ሂጅ- መጥተው ገባኝ። ስድስት ሰዓት እዛ ሂጄ ከምከፍል እ፣ ከዛ በፊት የምከፍልበት ቦታ ቢኖርና አስራ አንድ ሰዓት ሂጄ ቦታ ቢይዝ አይሻልም?
እስከ 11 ሰዓት ባለው ቢሄዱም ትኬት ያገኛሉ።
እሺ ብቻ ግን ከስድስት ሰዓት ጀምሮ እዛው መግዛት እንደሚችሉ ነው information ኑን ለማሳወቅ ያክል።
እሺ
እሺ እናመሰግናለን ስለ ደወሉ Thank you። እሺ